hello ሰላም ጤና ይስጥልን።
እዚህ ጋር እንቁምኛ። ሄሎ ሰላም ጤና ይስጥልን። ዋልተ እግዚአብሔር ንጉስ ይመስገን። አቤት ነኝ።
ከዊ ፕላስ ነበር ምደውለው። የእኛን application አውርደው ነበር።
ዊትነስ ዊ ፕላስ። እሺ ለአሽከርካሪነት አ- አ- ነው ለተጠቃሚነት?
አይ ለተጠቃሚነት ነበረ፣ ግን እንትን አስቸገረ ይመስል።
አዎ እርስ የተመዘገቡት አሽከርካሪዎችና አገልግሎት ሰጪዎቻችን የሚመዘገቡበት ላይ ስለሆነ ነው okay ነው።
ያስቸገሩት እና ዊ ፕላስ solution user የሚላለን ለተጠቃሚዎቻችን አ፣ ከታክሲ አገልግሎት ጀምሮ አርባ አራቱንም አገልግሎቶቻችንን ማግኘት የሚችሉበት ከሶስት መቶ ሀምሳ በላይ game ያለው እንዲሁም አሸናፊ የሚያደርገውን referral code ያለበት ከ Play Store ወይም ካ App Store ዊ ፕላስ solution user የሚለውን አውርዶ register ያደርጉ ግልጽ በሆነ መንገድ ያገኛሉ ማለት ነው።
አሀ ሁለት ነው app app ኡ አይ ያ እርሱ ያወረዱት አሁን ለአሽከርካሪዎች የሚለውን ነው።
መቆሚያ ግን መቆም አይቻልም። ቆይ አንዴ ግን ችግር የለም።
አ፣ ስለዚህ እ፣ ሌላ app ነው ያለው።
ያኛውን ዊ ፕላስ solution user የሚለውን አውርደው ይሄንን ማጥፋት ይችላሉ። የቀድሞውን አጥፍተው ይሄኛውን አ፣ አውርደው ሲመዘገቡ ግልጽ የሆነ ነገር ማግኘት ይችላሉ ማለት ነው።
እሺ እሺ እሺ፣ አመሰግናለሁ። መልካም የስራ ቀን።
እሺ ማለት እሺ